ሄሎ ሄሎ ሶሪ ወይ ወይ እ ሩዝ የለም እንዴ
አለ አረ አለ?
አዎ እሺ አሁን አንድ customer ደውላልኝ ነበረ ቸርቸር ነው location ዋ እና እሺ accept ም አልተባለም በሀያ አራት ነበር order ያደረገችው
ስልኳን ትነግሪኛለሽ እሺ ዜሮ ዘጠኝ አስራ አንድ ስልክ ያዥ አባንዴ ዜሮ ዘጠኝ አስራ አንድ ሀምሳ
ሀምሳ ስልሳ ሰባት
ሀምሳ ስልሳ ሰባት ዜሮ ዘጠኝ ዜሮ ዘጠኝ ሩዝ ነበር ያልሽኝ አዎ accept አልተባለም
እስቲ ቆይ ቆይ አንዴ ልልሽ እሺ
accept አልተባለም እም
status ላይ ነው አዎ ስለዚህ ነገ ነው የሚወጣላት ወይ ነገ ምናምን እነሱ accept ሲሉት ነው vendor ኦች accept ሲሉት ነው የሚመጣው እኮ
እኮ እና እንዴት ይሻላል ያሁን የሀያ አራት ነው
አ፣ ታዲያ በእኛ side ምንም ልናደርገው አንችልም እኮ እኔ አሁን complain ላይ ማስገባት አልችልም ማለት ነው
complain ላይም አታስገቢያው ምናልባት ወይ refund ላይ ካስገባሽ ነው እንጂ ግን እ፣ እነግራታለሁ ቤላ ነች እንትን የምትለው ለቤላ እነግራታለሁ
እኮ የምልህ አሁን ምን ብዬ ልንገራት ለ customer ዋ? ምን refund ይደረግ ወይስ
ለ customer ዋ ያው ሪ- ወ- የምትፈልግ ከሆነ refund ታደርግ አለበለዚያ ደግሞ ለነገ ቢያትና እም፣ ለነ ሩዝ እኮ ያው እና እኮ አለ እኮ አ፣ accept በልሽ እ፣ አሁን ልጅቷ ምን ልበላት እያለች እኮ ነው። እ፣ እስኪ ቆይ ቤ- እ፣ ቤላን እ፣ ላዋራትና ልንገርሽ እሺ ደውልልኝ። እሺ ሶል okay እሺ ደውልልኝ።
እሺ እሺ እየጠበቅኩ ነው።